Hello ጤና ይስጥልኝ።
ትላንት በዚህ በ betting ላይ በቴሌ ብር ሺህ ብር ልኬ አልገባም እኮ እሺ ጤና ይስጥልኝ። ቤት ቤት ኦ አቤት አቤት።
ትላንት እሺ ሺህ ብር በዚህ በቴሌ ብር ልኬ እህ
ቴሌ ብር ላይ አልገባም።
እሺ እዚህ ንገረኝ።
ውስጥ የለም። ይሄ ቁጥር ነው ዜሮ ዘጠኝ አስራ አምስት ስልሳ አራት እሺ ሀያ ስምንት ሀምሳ አንድ ትላንት ነው።
አዎ አንድ ሺህ ትላንት ብር።
አዎ እሺ ትንሽ ጠብቀኝ። እሺ ያየሁልህ ነው።
እም።
ሄሎ ኦ ይኸውልህ ወደ በ ወደ ቴሌብር ሳይሆን በቮቸር ነው እሺ የላከው እሺ እዛ ነው። የቤት ቤት ሱቅ አለ አቅራቢያህ ላይ?
አቅራቢያ የለም።
የት እዚህ ነው አካባቢ ያለኸው አንተ?
አዎ ወዳይ ኦሮሚያ አዎ ወዳይ አወዳይ አዎ ሐረር አለሽ?
እስከርጃ አራለው አዎ፣ ሐረር ሱቅ አለን። አዎ አራተኛ አለን።
አራተኛ አለ አዎ አራተኛ አለ።
በቃ በዛ ወደዛ ማ- ስትሄድ አዎ እሺ ወደዛ ስትሄድ voucher ኮዱን ትሰጣቸውና አንድ ሺህ ብር እ።
ይሰጡሃል። እሺ
እ፣ ኮዱ የት ነው ያለ?
ኮዱን account history ውስጥ ትገባና እሺ ከዛ voucher history የምትላለች
እሺ ከዛ voucher history የሚለው ላይ ገብተክ ቀን አስገባ እሺ።
ይልሃል።
እሺ ቀን አስገባ ሲልህ የት- የትናንቱን ነው የምታስገባው ሀያ አምስት ብለህ ማለት ነው በፈረንጆች እሺ ሁለት ቦታ ነው የሚጠይቀው። ሁለቱም ቦታ እሱን አስገብተህ search ስታደርገው በዘጠኝ እሺ።
የሚጀምርና በ H የሚያልቅ ኮድ ይሰጥሃል።
እ፣ በሌላ መንገድስ እ፣ ሌላ መንገድ የለውም። ይሄን ያለው
በዚህ ላይ መመለስ የምታገኘው በዚህ ነው።
በ- በ- በ- በዚህ ላይ መመለስ አትችልም?
ወደ ቤት ቤት account መመለስ ትችላለህ፣ ግን ከመለስከው እ፣ ለ game መጫወቻ ነው የሚሆነው። ተመልሰህ ወደ ቴሌብር ምናምን መላክ አትችልም። እንደ አዲስ deposit ስለሆነ የሚያስበው withdraw አያደርግልህም። ግን ም- ለመጫወቻነት ከፈለግከው መመለስ ትችላለህ።
በቃ መልሰው።
እሺ አንተ ነው የምትመልሰው ይሄኛውንም። እሺ እንዴት እንዴት እንዴት ነው የምመልሰው?
አሁን ኮድ እንዴት ማግኘት እንዳለብህ ገብተዋል?
እሺ
አውቀኸዋል?
አ- ያልኩህን አላውቀውም።
ልድገምልህ።
አ- አ- ደግምልኝ።
account history ላይ ትገባለህ።
እ፣ በቃ account ገባ። እሺ ክፍት ነው account ወይም ደግሞ እያደረግከው እያወራው አድርገው። እንደዛ ከሆነ
እሺ ቆይ ክፍት ነው።
እሺ። ቴሌግራም ትጠቀማለህ?
አዎ እጠቀማለሁ።
የእኛን ቴሌግራም ታውቀዋለህ ወይስ ቁጥር ልንገርክ?
እናንተ ቴሌግራም ቁጥር ስጠኝ።
እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ ይሄንን ቁጥር save አድርገውና ቴሌግራም ላይ ገብተህ እሺ ጻፍልን። እሺ እንትን step ኡን በፎቶ ልክልሃለሁ እንዴት ማግኘትና መመለስ እንደምትችል እሺ እሺ ወይም ዲቦራ ብለህ ጻፍና ላክልኝ።
እሺ አመሰግናለሁ።
እሺ እሺ እኔም አመሰግናለሁ። መልካም ቀን።